Withdraw-ን confirm አድርጊልኝ። hello withdraw ኡን confirm አድርጊልኝ። እ ያንተ የኔ የሚባል የለም እኮ ሁለታችንም ጋር ይጠራል። በተለያየ ቁጥር ሁለታችንም ጋር ይጠራል። እ አታንሳ እንዴ?
እሺ እሺ እሺ እሺ